ፋሲካዬ ኢየሱስ የታረድከው ስለ እኔ በደል ራስን ያዋረድከው በስጋ መቆረስ በደም መፍሰስ ኃጢአቴ ይቅር ተብሎልኝ ሆኛለሁ እንደ አዲስ ደም ለእኔ ፈሶ አዳንከኝ ጌታዬ ለመንፈሴ ደስታ እረፍት ለስጋዬ ከቃላትም ያለፈ ነው ፍቅር ጠላትን ወዳጅ እኩል ትወዳለህ። መቼ እንደ ሰው አንተ ትሆናለህ፣ ከሰው ልጆች ሁሉ ልቀ ትገኛለህ። አንተ ያልከኝን ሁሉ እንዳደር እንድገኝ ሰውን በመውደድ እርዳታ ይብዛልን ካንተ ዘንድ ጌታዬ ይታወቅልኝ ተከታይ መሆኔ